ቤርሳቤ ነኝ። አቤት።
እሺ ቤርሳቤ፣ የሆነ order ነበርና complete እንድትይኝ ነው።
ስንት ነው order ነበሩ?
ሰማንያ ስልሳ ሁለት ሰማንያ ስልሳ ሁለት ስልሳ ሁለት አዎ አዎ።
ማነው ስም?
ሰይድ ሰይድ ሰይድ። ከየት የሚነሳ order ነው?
ከአእምሮኝ ነበር እና አልታዘዘም ነበር ከቢሮ ከዛ ቆይተው ነው ያዘዙት። በዛ ምክንያት
እኮ ኮም እኔ እንጃ እኔ ምንም አላሳወቀኝም።
እኮ በቃ ኮምፕሊት በይው ኮምፕሊት በይው። እሺ እሺ እልልሃለሁ።
እሺ